መልካም እረኛ አማኑኤል ነ የምጠብቀኝ የእሳት ቅጥር ሆነ ማምለጫ ዓለቴ ስማ አድኖኛል። ከፍ በል ጌታ ክብር ይገባሃል። ማምለጫ ዓለቴ ስማ አድኖኛል። ከፍ በል ጌታ ክብር ይገባሃል።
መልካም እረኛ አማኑኤል ነህ፣ የምጠብቀን የእሳት ቅጥር ሆነህ፣ ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል። ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል።
መልካም እረኛ አማኑኤል ነ የምጠብቀኝ የእሳት ቅጥር ሆነ ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል። ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል።
መልካም እረኛ አማኑኤል ነህ፣ የምጠብቀን የእሳት ቅጥር ሆነህ፣ ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል። ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል።
ጠላት በሴራው ሊያጠፋኝ ሲጥር ቀኝ አጸናኝ ለኔ ያለ ፍቅር በፈሳሹ ውስጥ ባለፍ በደና የምሕረት እጅ ይዞኛልና የምሕረት እጅ ይዞኛልና
መልካም እረኛ አማኑኤል ነህ፣ የምጠብቀኝ የእሳት ቅጥር ሆነህ፣ ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል። ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል።
ኤልሮይ ያለ እርሱ ቀኛለው ከሞት ሲያድነኝ አይቼዋለው። አይዞ ባይ ወገን ከቶም ባይኖረኝ መጽናናት ሆነኝ እርሱ የሚያየኝ መጽናናት ሆነኝ እርሱ የሚያየኝ መልካም እረኛ አማኑኤል ነህ፣ የምጠብቀኝ የእሳት ቅጥር ሆነህ፣ ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል። ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል።
የፈውስ አምላክ ነህ የድነት ጌታ ዳሰሰኝ በእጁ እስሬም ተፈታ ጉልበቴም ጸና ምሕረቱ አቆመኝ ፍቅሩን ለመግለጽ ቃላት አጠረኝ ፍቅሩን ለመግለጽ ቃላት አጠረኝ መልካም እረኛ አማኑኤል ነህ፣ የምጠብቀኝ የእሳት ቅጥር ሆነህ፣ ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል። ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል።
ደመናው ተኖ ከዓይኔ ቢጠፋ ልቤ አምላኬ ነፍሴን ዋጅተሃል ክብር አምላኬ ነፍሴን ዋጅተሃል መልካም እረኛ አማኑኤል ነህ፣ የምጠብቀኝ የእሳት ግትር ሆነህ፣ ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል። ማምለጫ ዓለቴ ስም አድኖኛል። ከፍ በል ጌታ ክብር ይገባሃል።
አቤቱ የከንፈሬን መሥዋዕት እንዳቀርብ የረዳኸኝ አምላክ ክብርና ምስጋና ውዳሴና ሽብሸባ ለገናናው ስም ይሁን ለዘለዓለሙ አሜን።